ಹಲೋ ಹಲೋ ಆಗೈತೆ ಆಗೈತೆ ಏನೈತಿ ಹ್ಮ್, ಹ್ಮ್.
ಇಸ್ಲಮ್ಮ ಹಾಂ ಇತ್ತಮ್ಮ
ಬಲಂಗೆ ನಿಮಗೆ ಅಂತ ಜಂತಿ ಬಲಂಗೆ ಶಂಕು
ಮಾ- ಮಾ-
ಬಲಂಗೆ ಬಲಂಗೆ በላይነህ እሺ ከየት ነበር?
ಹಾಂ ಅವಳಾಯ್ತು
እሺ ምን ነበረ በላይነህ?
ಐ ಟಿ ፈልጌ ነበረ ಕೊನೆಕ್ಷನ್ ಅಂದರೆ ಕೊನೆಕ್ಷನ್ ለማድረግና ቆዝ በዛው IT?
ማስገባት አዎ ከአሽር ማስገባት ለማስገባት አይቲ ስልካቸውን እኮ ሰጥተናችሁ ነበር። ስልካቸውንም እ፣ ቴሌግራማቸውንም ማለት ነው። ልንገርህ ወይስ አይዘራም እኮ አሁን።
ልንገራቸው?
አዎ አዎ አርባ ያው ይሄ- ይሄ ሌላ ጉዳይ ነው እንትን የሚለው የአይቲ ጉዳይን የሚፈታው ራሱ የአይቲ ዲፓርትመንት ነው። ስልኩን አዎ፣ ከእናንተ ጋር- ልስሞክር ዜሮ ዘጠኝ አርባ ስድስት እሺ።
ቤቱ ነው
ዘጠና አምስት ነው ለካ የሰራ ይሰራ ዘረታ አርባ ስድስት ስልሳ ስድስት
ዘረታ ስድስት ዜሮ አምስት ሀምሳ ሶስት
ዘጠና አምስት አምስት ሶስት እሺ አዎ፣ ከአሽር ለማስገባት እሱ ነው የሚያስፈልገው ለካሽር ካሸር ካሸር አይ አዎ።
እኛ ነን እሱን የምንፈታው
እሱ ነው ሎጊን ወደ ለማድረግ ይላል ነው ሎጊን ለማድረግ አዎ አዎ እኛ ሬጂስተር አለ እናስተካክላለን
እሺ ዚያሩ ለማስገባት ላክና ኤኒዴስክ እ።
ላክና ቴሌግራም ላይ እሱን እኛ እናስተካክላለን የፕሪንተር እሺ፣ አሁን ሌላ ልካለሁ።
ጉዳይ ሲሆን እም።
ሌላ ጉዳይ ሲሆን IT ን የምታናገሩት
እሺ አሁን ቴሌግራም ላከዋ ላክልኛል እሺ እሺ